ተጠየቅህልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንዳትመጪልኝ ጎራ በይልኝ ተጠየቅልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንዳትመጪልኝ ጎራ በይልኝ ደንቆሬ ልንገርሽ ድንቅ ነው ለሰው ወዳጅና ወዳጅ ፍቅርን ጠንስሰው መለየት አግኝቶ ታደፈረሰው ይህንን ቆቅልሽ ወዲዋ ፍቺልን መለየት ለፍቅር አይበጅም በይልን አንቺም ድረሽ የለው ነይ ነይ ደማማ እንዳበቃሽማ ጣል ጣል አረግሽ እንደው ይህን ሰሞንማ እንዳበቃሽማ ጣል ጣል አረግሽ እንደው ይህን ሰሞንማ ሞናዬ አልባሽ ካይኔ መለየት አይችልም ጎኔ የምራቅሽን እንቆቅልሽም ጎራቤ ውጪው ምላሽም ሞናዬ አልጣሽ ካይኔ መለየት አይችልም ጎኔ የምራቅሽን እንቆቅልሽም ጎራቤ ውጪው ምላሽም ልጠይቅልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንዳትፈቺልኝ ጎራ በይልኝ ልጠይቅልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንዳትፈቺልኝ ጎራ በይልኝ አልጨክን ከሆዴ አላወጣሽ ቀን ማልዶ እስኪጨልም አንቺን ቀን ያልመጣሽ እንቆቅልሽ አልኩኝ ካጠገቤ ሳጣሽ ፍቅር በመራራት ትረሺ ባይሆንም ሆድ ከጨከነበት ከመፍረስ አይድንም አያስተማመንም ይቅር ለበቻ እዋደር ባቻ ርቆ በመጠ ፍቅር አይግባው ጥላቻ እዋደር ባቻ ርቆ በመቅረት መውደድ አይግባው ጥላቻ ለሚያማ አሜት አይገድም ሰው መቼም ከራስ አይወርድም አቤቱንስ ያላማን የለም አትስጊ አብቶር አይደለም ለሚያማ አቤት አይገድም ሰው መቼም ከራስ አይወርድም አቤቱንስ ያላማን የለም አትስጊ አብቶር አይደለም ተጠየቅልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንድትመጪልኝ ጎራ በይልኝ ተጠየቅልኝ ልጠይቅሽ እስኪ ነይ ስሚ እንቆቅልሽ ነግሬሽ እንድትመጪልኝ ጎራ በይልኝ ልወቅልሽ ወዲያው አበጅልኝ መለየት ለፍቅር አይበጅም በይልኝ አንቺም ደረሽልኝ ነይ ነይ ደማማ ላበቃሽማ ካልጣላረግሽ እንደው ይህን ሰውንማ ላበቃሽማ ካልጣላረግሽ እንደው ይህን ሰውንማ ላበቃሽማ ካልጣላረግሽ እንደው ይህን ሰውንማ ዳበቃሽማ ታለጣናረ